አንቺዬ ሆድዬ እኔ ሻልሻል ሕይወቴን በሙሉ ያንቺ ነው ብያል አንቺዬ ሆድዬ እኔ ሻልሻለሁ ሕይወቴን በሙሉ ያንቺ ነው ብያለሁ
አንተዬ ሆድዬ እመሻልካለሁ ሕይወቴን በሙሉ ያንተ ነው ብያለሁ ዘንዶ ቢጠመጠም ወገብሽ ላይ ዘንዶ ቢጠመጠም ወገብሽ ላይ አንበሳ ቢታሰር ደጃፍሽ ላይ አንበሳ ቢታሰር ደጃፍሽ ላይ አንቺ ልጅ ከልብሽ እቀራለሁ ሆይ አንቺ ልጅ ከልብሽ እቀራለሁ ሆይ አንቺዬ ሆድዬ እኔ ሻልሻለሁ ሕይወቴን በሙሉ ያንቺ ነው ብያለሁ አንተዬ ሆድዬ እመሻልካለሁ ሕይወቴን በሙሉ ያንተ ነው ብያለሁ ስኬት ስኬትዬ ስኬት ስኬት ነጋ ስኬት ስኬት ስኬት ስኬት ነጋ ትባበላሽ ብሎኝ የናፋቂ ስጋ ትባበላሽ ብሎኝ የናፋቂ ስጋ አንተዬ ሆድዬ እመሻልካለሁ ሕይወቴን በሙሉ ያንተ ነው ብያለሁ አንቺዬ ሆድዬ እኔ ሻልሻለሁ ሕይወቴን በሙሉ ያንቺ ነው ብያለሁ አንቺዬ ሆድዬ እኔ ሻልሻለሁ ሕይወቴን በሙሉ ያንቺ ነው ብያለሁ
አንተዬ ሆድዬ እመሻልካለሁ ሕይወቴን በሙሉ ያንተ ነው ብያለሁ እንገቡት አጣፍጬ ራበትን ገብሳ ማስበቂያ አጥቶ እስኪ አትረስ እኔ ሳዘን ማለኩ ከማዝገም አልተገም ፍቅር ሲደረግ ሲፈርሳቸው አንተዬ ሆድዬ
አንቺዬ ሆድዬ እኔ ሻልሻለሁ ሕይወቴን በሙሉ ያንቺ ነው ብያለሁ አባካኝ አለች አባካኝ ስሷ አባካኝ አለች አባካኝ ስሷ እያብከነከነች ባይንና በጥሷ እያብከነከነች ባይንና በጥሷ ያባ ጥቁር እንጨት ያብባል በሰኔ ያባ ጥቁር እንጨት ያብባል በሰኔ ለፍቅር ዋስ የለው ምን ላቅርብ እኔ ለፍቅር ዋስ የለው ማንን ላቅርብ እኔ አንቺዬ ሆድዬ እኔ እሻልሻለሁ ሕይወቴን በሙሉ ያንቺ ነው ብያለሁ አንቺዬ ሆድዬ እኔ ሻልሻለሁ ሕይወቴን በሙሉ ያንቺ ነው ብያለሁ አንቺዬ ሆድዬ እኔ ሻልሻለሁ ሕይወቴን በሙሉ ያንቺ ነው